ሄሎ ሄሎ፣ ሰላም ሰላም ፋዩ መልሼ ደወልኩሎት ከቺፕቺፕ።
አዎ እሺ አውርቻችሁ ነበር እና product ኡ ሙሉ እጆ ላይ አለ አይደል?
አለ ሁለት ወጥቶ ማለት ነው። የሆነ ጓደኛዬና እኔ አስ-
እሺ አየንና የሁለታችንም ተበጣጠሰ። እንደዚህ ስናስገባ ምናምን ወዲያው ግጥስ ይላል። በጣም ፕላስቲኩ በጣም መረባ ነው።
በቃ ችግር ስለዚህ የለም።
አለ ሙሉ አለ።
product ኡ ስለሚቀየር እ፣ ሙሉ እቃውን ያስቀምጡትና እ፣ ከዛ በኋላ driver የት አካባቢ ነው location ኑ?
አሁን በ- ግማሽ ቆየ ነበረ። ነገ ይዤ ልምጣ። ትራኮን።
ይቻላል። አዎ ሙሉ ነገ ሙሉ ታኮን ይዞት ይምጡና እ፣ ከዛ በኋላ ለ driver ያስረክቡልናል።
እሺ በቃ ይሁን።
ከዛ እሺ ቅያሬ እንልካለን። ደውሎ ያሳውቁኝ ነገ ሲ- ለ driver ሲሰጡልኝ።
እሺ እሺ እሺ እሺ መልካም እሺ ቀን። እሺ እሺ ቻው።